Hello
Hello.
Abay?
Ah. والله يا عم عندي سامنتي بسيط
እሺ
ሶስት መቶ ብር ውስዶ አደርጋለሁ ብዬ እስካሁን ቤንዲንግ
በምን በሳንቲም ፔ ነው በቻፓ ነው በሳንቲም በሳንቲም ኦኬ እሺ ቆይ አንዴ
ይሄን አይደለም ምን አልከኝ
ስልኩ ይሄን አይደለም ሌላ ነው እሺ ንገረኝ ስልኩን ንገረኝ ዘጠኝ ሀያ ስምንት ዜሮ ዘጠኝ ሀያ ስምንት
ዘጠና አራት እህ
ሰላሳ አንድ እህ
አስር
መቼ ነው exact ቀኑን
አይደለም ሳምንት ነው ብዙ ጊዜ ወደ ቤት ቤት ልበት
ምን አልከኝ
ብዙ ጊዜ ወደ ቤት ቤት ደውዬ በአርባርቲ ሰጥቻለሁ ከሳምንት በፊት ነው በአስራ አምስት ቀን
እኮ አይደለም exact ቀኑን ንገረኝ አባ
በአስራ አምስት ነው December 15 በፈረንጅ አዎ አዎ እሺ
ብዙ ጊዜ ሪፖርት ሰጥቻለሁ ወደ ቤት ቤት okay እስቲ እሺ እኔ ል- እኔ ልልክ እሺ
እሺ እሺ
እ በ15 አባ ምንም የለም
በአስራ አምስት ምን ይላል? ሶስት መቶ ብር ነው በንድ ብዬ ያለ ነበር።
እስቲ አንዴ screenshot አድርገህ ላክልኝ ቴሌግራም ላይ
ምን አልከኝ?
ቴሌግራም ላይ screenshot አድርገህ ላክልኝ
እሺ እሺ እሺ አባቴ መልካም እሺ
እሺ መልካም ነው።